hello ጤና ይስጥልኝ ታላ አምቡላንስ ባክዎ ምን ልርዳዎ? hello አምቡላንስ አገልግሎት hello ጤና ይስጥልኝ ታላ አምቡላንስ ባክዎ ምን ልርዳዎ?
እዚህ ታማሚ ያለኝና አፋር ክልል
እ እ
አፋር ክልል አፋር ክልል እሺ
አምቡላንስ ፈልጌ ነው።
ከአፋር ክልል ወዴት?
ወደ ሴኮይታ ዱብቲ ወረዳ እ እ
ዱብቲ ወረዳ እኮ ከአፋር ወዴት ነው መውሰድ የፈለጋችሁት?
ወደ ወ- በቃ ይቅርታ መጣል መጣል አምቡላንስ መጣል